ሰላም ጤና ይስጥልን። ቤቱ ቤት Hello፣ ሁለት ሺህ ብር ወደ ቴሌብር ልክ ያልገባልኝ ሁለት ሺህ ብር መቼ ነው?
ዛሬ ነው። ዜሮ ዘጠኝ ስልኩን እሺ፣ አንዴ አንዴ። እሺ እሺ፣ አሁን ንገረኝ።
ዜሮ ዘጠኝ አስራ አንድ ዘጠኝ አስራ አንድ
ሀያ ዘጠኝ ሰላሳ ሰባት ሰላሳ ሰባት አስራ ስድስት አስራ ስድስት እሺ ሁለት ሺህ ብር ወደ ዜሮ ዘጠኝ አስራ አንድ ሀያ ዘጠኝ ሰላሳ ሰባት አስራ ስድስት አለ። እሺ ያው ገብቷል። እሺ check አድርገው። እሺ እናመሰግናለን።